አላነሱም። ቆይ እየደወልኩ ነው። ደውሎ አላ እየደወልኩለት ነው።
ሄሎ
ሄሎ ቆይ
ወይ እሺ፣ ቆይ አንካ ፍቅር አለ ሄሎ
ሄሎ
ቆይ እ ወይ ዜሮ አንድ አንድ ላይ ነበር።
ያሲን ያሲን ከስልክ ድሪ- እንትን ድሪቨሪ እሺ ያሲን ከሮሚ ፒዛ ፒዛ order ከአዞ ገብቶልኝ ነበርና እሺ
ግን አልታዘዘ መሰለኝ አልሰሩትም እስካሁን order ነበሩ ንገረኝ። እሺ
ሰላሳ ሶስት አርባ ሁለት
ሰላሳ ሶስት ሁለት ነው ያልከኝ ያሲን።
አዎ አዎ check አድርጌ መልሼ እደውልልሃለሁ። እሺ
እ ይስሩት እንዴ ልንገራቸው ይሰራል በላቸው ቆይ ጠብቀኝ፣ check ላድርግ ያሲን።
እሺ እሺ